አዎ sister፣ ትናንትና ማታ ሀምሳ ብር deposit ያደረገ አስቤይ from ጃምቦ
ከጃምቦ ሀምሳ ብር deposit አዎ፣ ከቴሌ deposit አደረኩ ትናንትና ማታ። ከዛ እስካሁን አላገኝም፣ አልገባም።
ትላንት ስንት ሰዓት ላይ
ቁጥሩ እሱ ነው፣ እሱ ቁጥር ነው።
በ- ከቴሌ ብር ነው deposit ያደረጉት ደንበኛችን።
አዎ አርቤ አርቤ ቻምቦ ቤት ጌም ልተቀብር
ዲፖዚት ያደረጉት ከቴሌ ብር ነው
አይ ሲቢ ብር ከሲቢ
አዎ
የሲቢ ብር ስሞቴ
እ ሰማሁታል። ደንበኛችን
እ
መስመር ላይ ያሉ
CBE ብር
የ CBE ብር ሙሉ ስሞትን ይንገሩኝ።
እሺ አብዲጋድር መሐመድ አብዲጋድር አህመድ
አብዱ አብዱል ቃድር አህመድ
አህመድ
መሐመድ መሐመድ
የ CBE ስልክ ቁጥሯን የደወሉበት ነው።
አዎ
ሀምሳ ሰባት ቤት ማለት ነው።
እ
ደንበኛችን የማረጋገጫ መልእክት ገብቶሎታል።
እሺ ከ CBE የማረጋገጫ መልእክት ገብቶሎታል። text መቆረጡ
ተሰፍ
ይሰማዎታል። መስመር ላይ ያሉ አዎ አሉ ምን አልከኝ?
የማረጋገጫ መልእክት ገብቶሎታል። ከ CBE text message አ ገብቶሎታል።
አዎ ገብታል ገብታል።
እሱን text message screenshot ያነሱትና በሚሰጡት ስልክ ቁጥር ቴሌግራም ላይ ይልኩልናል።
ቴሌግራሙ በስየው ቁጥር
ድምፁን ተቆራረጠ።
አዎ በስየው ቁጥር በቴሌብር በቴሌግራም ልላክ ያን
አዎ።
አዎ text message ኡን screenshot ያንሱትና ቴሌግራም ላይ ይልኩልናል። ከሙሉ ስሞት ጋር አንድ ላይ አድርገው ቁጥሩን የያዙት ልንገሮት እሺ ያሳለ ንገረኝ።
ዜሮ ዘጠኝ ዘጠና ሁለት
ደረስታይ ዘጠና ሁለት ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ
ዜሮ ቆይ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ ዜሮ አንድ ሀምሳ አምስት አዎ ሀምሳ አምስት እሺ
ሀምሳ አምስት ነው መጨረሻው።
እሺ
አዎ በዚህ ስልክ ቁጥር ከሙሉ ስሞት ጋር አንድ ላይ አድርገው screenshot ኡን ይላኩልን።
ከተ- ከቴሌግራም ልላክ።
አዎ በቴሌግራም ላኩልን።
እሺ እሺ sister እሺ ደንበኛችን ሌላ መረዳት ነገር አለ?
አይ ይሄን ሀምሳ ብር ብቻ ነው፣ ሌላ የለም ችግር እሺ ደንበኛችን ስለደወልን እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ ባለ አስቀምጡልን። መልካም ቀን